ጤና ይስጥልኝ ዋሽንግተን ሕክምና ማዕከል እንዴት ነሽ እናት?
እግዚአብሔር ይመስገን ደህና ነሽ?
ደህና ነኝ።
እ፣ እዛ ሩዋንዳ ጋር ያለው branch ኣችሁ ለነገ የስኳር ምርመራ ታዞልኝ ነበረ እና ወደ ቡልቡላ መቀየር እችላለሁ? ማ ዶክተር ዳዊት ነበር ያዘዘልኝ።
እዛ የሉም የስኳር ሐኪም እዛ አይደሉም ያሉት።
okay፣ እዛ ላብራቶሪ እኮ ነው የታዘዘልኝ።
እስቲ ወይ የቡልቡላ ስልክ ልስጥዎት ይጠይቋቸዋል።
እሺ፣ እዛ እሺ እናት፣ እንዳለና እንደሌለ እሺ።
ዜሮ ዘጠኝ
ቆይ አንዴ፣ መሄድ ይቅርታ፣ ቆይ አንዴ። ላብራቶሪ አለ አይደለ? እዛ ቡልቡላ አዎ እሺ ጠይቅ። አይ ለእኔ በጣም አማራጭ እሱ ነው። ዶክተር ዳዊት እዛ ስለማይገባ ነው እንጂ እዛ ያደረኩት ለእኔ በጣም ይቀርባል ቡልቡላ። ለዛ ነው የጠየኩት። ዜሮ ዘጠኝ እሺ እ እ ሰማንያ ስምንት ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ድጋሚ ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት አሃ አለ እ ካለ ካሉኝ ግን እናንተ ታዞሩልኛላችሁ ወደዛ?
ችግር የለውም። እዛው system ኡም እንትን ይሏቸዋል እነሱ እሺ፣ እሺ።
ያናግሯቸው ያለውን እሺ እናቴ እሺ እሺ